हेलो
हेलो हेलो अवेश నమస్కారం Yep.
Hello hello Usama?
Hello hello ఇసమ్మా ነው አሁን ይሰማል ድምፅ ሽራቅ ሰላም ነው ሰላም አለ እንዴት ነው አለሁ ሰላም ነኝ መረጃ ለመውሰድ ነበር የ- የአክሲዮን መጨረሻ የአክሲዮን ሽያጭ
ስለ ሼር እሺ
ለሺር አይ ሀያ የአክሲዮን ከሀያ ሺህ- እሺ ሀያ ሺ
ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ
እሺ
የአንዱ እሺ።
አክሲዮን ዋጋ አምስት መቶ ነው ማለት ነው
የአንዱ አምስት መቶ ብር ነው አዎ ስለዚህ ሀያ ሺ አራት አክሲዮን ነው ማለት ነው ሀያ ሺ ብሩ
ምን አሉኝ ባ- ያ በሀያ ሺ ብሩ አርባ አርባ የሀያ ሺህ አርባ አርባ አክሲዮን አዎ።
ስለዚህ እሱን እና በአንዴ ነው እሱ የሚከፈለው የት ቅርንጫፍ ላይ ነው የሚከፈል የሚችለው
የት አካባቢ ነው ያሉት እርስዎ?
እኔ ሳሪስ አካባቢ ነኝ ያለው
ሄሎ ታ- ሄሎ ሄሎ ሀሎ ሀሎ የት አለኝ? ቆይ እስኪ እኔ ልደውልዎት እንዴ አልሰማልኝ። እኮ ጭራሽ። ሄሎ እስቲ እሺ እሺ እሺ እሺ ቆይ አንዴ ሄሎ።
ልደውልዎት እየተቆራረጠ እሺ ልደውልዎት።
እሺ